Hello Abi, hello.
Hello
ሰማኝ hello
አቤት ፍቃዱ
አዎ እሺ ሀዊ እባላለሁ የደወልኩት ከገበያ ኤክስ ነበር እ እ እ ይሰማዎታል ይሰማኛል ከገበያ ኤክስ ነበር የደወልኩት
ከጌዎች አይ ከገበያ ኤክስ
VIP
አይ ከገበያ ኤክስ አይሰማዎት
አይሰማ አሁን ይሰማኛል ምን አልሽ ከገበያ ኤክስ ነበር የደወልኩት እሺ እና ከዚህ በፊት እ፣ የኮንስትራክሽን እቃውን ለመሸጥ እኛ መተግበሪያ ላይ ተመዝግበው ነበረ
ምን ምን እና የኮንስትራክሽን እቃውን ለመሸጥ
አዎ እሺ አስታወሱት አዎ አዎ እና እንዴት ነው የተገበያዩበት ነው የሚለውን ነገር ለማጣራት ነበር የደወልነው።
እሺ
ም- ሚካኤል አካባቢ ነው አይደለም ሱቆት ያለው?
አዎ አዎ በቃ ሰውን ልክና እንዲያወራዎት እናደርጋለን።
እሺ ለማንኛውም ባስ ላይ ነኝ ስወርድ እደውልልሻለሁ ችግር የለውም።
እሺ